ቶሎ ስንት ሰላም ነው? hello።
እሺ፣ አሁን ይሰማል።
እሺ። አይ ጥሩ በቃ
የሆነ clear አይደለም።
ኧረ ትንሽ ወደ አፍሽ አስጠጊ
ወደ ወደ አፌ
okay፣ hello።
ይሰማል።
okay። አይ ጥሩ ይሄ ድምጽ ይሰማል። clear አዎ ይሰማል።